ሌላ ጤና ይስጥልኝ ቦስ ነው አዎ
ከዚሁ ነበር
እሺ በኦንላይን ነበር መቶ ሁለት ሰላሳ ሶስት አስራ ዘጠኝ ኦርደር ተቀብላችሁ ነበር አይደለ?
አዎ
እሺ ምን ያህል ይቆያል?
ምን በቃ ልንሰጣቸው ነው ሁሉንም
ምን ያህል ከዚህ በኋላ ምን ያህል
ሄሎ ሄሎ አቤት ወይ ከዚህ በኋላ ምን ያህል ሊቆይ ይችላል? እ እ አሁን እስከ ዜሮ አራት ያለውን ልንሰጣቸው ነው አስራ ስድስት ይቀር በቀር መደብችል ካንስል አድርጋችኋል
ሰላሳ ሶስት
ሰባ ዘጠኙን ካንስል አድርጋችኋታል ወይ
ሰል- እሱ እኔ እሱን አላወቅኩም ግን ሰላሳ ሶስት አስራ ዘጠኝ ምን
ምን ያህል ቀን ይቆያል ከዚህ በኋላ ኦርደር ልትነግሪን ነው
አይደ እየጠየቅኩ ነው driver ቆየብኝ ሰላሳ ሶስት እያሳወቁ ነው ሰላሳ ሶስትን
መቶ ሁለት ሰላሳ ሶስት አስራ ዘጠኝ ምን ያህል ይቆያል ከዚህ በኋላ
ዜሮ ደቂቃ ያሉ ሰጠው ነው
እም፣